hello hello ጤና ይስጥልኝ ሀሚድ ነኝ ከ Best Bet
ወንድሜ
እሺ ያ የላኩት screenshot ነው ይሁ አየሁታ
አዎ ልጁ ያ ነው ባለፈው የሆነ ብሬ voucher ላይ አስገብቸው ከዛ password online password ስልክህን ብትሰጥ password እንዴት ለሰው ትሰጣለህ ለእኛም እኮ አይላክም password ታውቃለህ አይደል password እኛ ራሱ አናውቅም የ customer ኦች ስለዚህ አሁን እ፣ ተረዳኸው አይደል situation ኡን
እህ፣ አሁን አዎ password መልቀቅ የለብም voucher code password እ፣ ምናምን እንዳትለቅ group ላይ ደግሞ በተለይ ደግሞ በእኛ አይ፣ ስም group አ- በ- በ inbox ነው ያወራ ነው አሁን ቻት ሪሙቭ አድርጎት ነው
አዎ እሱን እ፣ አውርቼ ነበር።
አዎ password እና ስልክ እ፣ አይላክም ለማንም ሲጀመር እኛ የምንጠይቀው ደግሞ የ Best Bet ቁጥር ብቻ ነው password አንጠይቅም ልጅ admin ደንበኞቻችን ነው አይደል
ምን አልከኝ
ልጅ admin ነው
admin አዎ እናንተ ጋር ነው የሚሰራው አይደል? አስር okay ክፍል ነው group የሚመስል ላይ ነበር group ላይ አ- admin ነው ነው የምትለኝ እንደዛ ነው የምትለኝ አስተካክሎልኝ እኮ ነበር። ያ voucher ውስጥ አስገብቼው ብር ነበር። ከዛ ከዛ አውጥቶ አስ- አ- normal አድርጎልኝ ነበር ብር።
I I think admin ኑ አይደለም ያ- ያናገረ አይደል ስሙ ማን ነበረ admin ኑ ይሄ- አይደለም ያናገረ
አሀ፣ ሌላ ሰው ነው የሆነ member ነው ማለት ነው።
አሁን ለማንም መስጠት የለብህም ሲጀመር admin ም ቢሆን ለእኛን ነው ማናገር ያለብህ ትኬቷንና አካውንቷን የሚል አ- አለ አይደል ሁሌ post የምናደርገው እዛ ላይ ነው የምታወራን እንጂ ሌላ ማንም personal ሰው አያናገርህም ማለት ነው እሺ፣ በቃ ችግር የለም።
እሺ